ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን ሄሎ ወይ አብሮ ይስጥልን። አይሰማም
ሄሎ አይሰማም።
ይቅርታ ትንሽ ድምጽዎ ተርቋል። ቢፍቱ ኖት
አዎ አሁንስ ይሰማል?
ይሰማል። አሁን ከቺፕ ነበር የምንደውልዎት ቢፍቱ።
እሺ
ቺፕቺፕ ላይ ያልተመቸዎት ነገር ካለ complain ነገር ካለዎት ለመቀበል ነበር።
እሺ አሁን ጊዜ ሌላ ጊዜ ላዋራሽ።
ኦኬ ይቻላል።